Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳዎ
withdraw አድርጌ ነበር ወደ account የመቼ ነው ትናንትና የተደረገ ግን እስካሁን አልገባም።
በዚህ ስልክ ቁጥር ነው
እ በዚህ አይደለም እሺ ስልክ ቁጥሩን ይነግሩኛል ዜሮ ዘጠኝ ሰማንያ ዘጠኝ እሺ ዜሮ ዘጠኝ ሰማንያ ዘጠኝ ዜሮ ሰባት
እሺ ይቅርታ እንዴ እሺ ዜሮ ሰባት አርባ ሰባት ሀያ አምስት
እሺ ስንት ብር ነው
አንድ ሺህ ብርና አንድ ሺህ አምስት መቶ
እሺ አንዴ መስመር ላይ ጠብቁኝ እሺ አንድ ሺህ ብርና አንድ ሺህ አምስት መቶ ብር አይደል?
አዎ እሺ process ላይ ነው ይገባሉትን እሺ ይቆያል ግን ትናንትና ነበር ያደረኩት አዎ ቻፓ ትንሽ transaction ስለበዛባቸው ነው አዎ እያስገቡ ነው ይገባሉትን እሺ እሺ መልካም ቀን